ሰላም ጤና ይስጥልኝ። ሲንፈባኮ ምን ልርዳው?
እግዚአብሔር ይመስገን። ሰላማት
ሰላም አለን።
ትናንትና አቮካዶ ሳዝ ነው እሺ።
በቀደም ማለት ነው። ሰኞ ቀን እሺ እ፣ እና እኔም አላውቀው ሰው ገብቶ አንድ ኪሎ አዞ ነበረና የ- አላውቀውም እቃው ብርቱካ- ደርሶኛል።
ብርቱካን ኖት?
ይሄ ሄሎ?
አዞ ምናምን የሚባል ሰው ነው የገባ። አንድ ኪሎ።
ብርቱካን ኖት ወይ እርሶ?
አዎ አዎ okay። ምን ነበር product ኡ?
አቮካዶ አንድ ኪሎ አዞ ነበረ።
okay። አብዱ የሚባል ልጅ ነው?
አዎ
okay። ቁጥሩን ልስጥዎት?
አዎ ስጭኝና እስኪ 0923
ሀያ 23 14 አሉ
ሀያ ሶስት አስራ አራት 66 ስልሳ ስድስት
63